Hello.
hello
አዎ ቤት የምንረዳ
የታረሰው
ምንድን ነበር እ ምንድን ነበር
ምን ነበር?
ምንድን ነበር አዎ እ
ምንድን ነበር ወንድሜ
አላ 300 ብር ያልኩ ሶስት መቶ ብር
እ ሶስት መቶ ብር ወጪ አድርገህ ነው ምን አልክ?
ሶስት መቶ ብር ወጪ አድርገህ ነው ወይ
አዎ
እኮ ለሳንቲም ፈልጎ ነበር።
በሳንቲም ፔ ነው ወጪ አደረግኩት ቴሌ ብር ወደ ቴሌ ብር እ በሳንቲም ፔ ነው ወጪ አደረግኩት ወደ ቴሌ ብር
ምን አልክ?
ሄሎ ሄሎ ሄሎ።
በሳንቲም ፔ ነው ወይ ወጪ አደረግከው
በ- በስንት በሳንቲም ፔ ነው ወጪ አደረግከው ድምፅ ማውጣ እየተሰማ- ነበረ
እኮ ቆርጦበታል ከቤስት ቤት አካውንት ከቤስት ቤት አካውንት ቆርጦበታል እ
ከቤስት ቤት አካውንት ቆርጦበታል ገላክ الله ነው ነው
ሄሎ ሄሎ ሄሎ ሰላም ወንድሜ ምንድን ነበረ ቆርጦባል ከቤስት ቤት አካውንት እ ከቤስት ቤት አካውንት ቆርጦባል
አዎ እ፣ ለማውጣት ፈልጎ ነው አዘዋውሮ ነው እኮ አልገባለትም ወደ ቴሌ ብር account ኡ አዎ አዎ አልገባለትም ወደ ቴሌ ብር
እስኪ ስልክ ቁጥሩን ንገረኝ ቁጥሩ ይሄ ነው ንገረኝ እስኪ ዜሮ ይሄ ዘጠኝ ይሄን ይሄኛው ዜሮ ዘጠኝ አስራ ዘጠኝ
አዎ እሺ ያው ደወልኩልህ ነው እሺ
ያ እሺ check እያደረኩልህ ነው አንዴ
ምን አልክ check እያደረኩልህ ነው አንዴ ጠብቀኝ አየህ አየህ
ቤት ቤት የከፈትክበት ስልክ ቁጥር ነው አሁን የደወልክበት ስልክ ቁጥር ቤት ቤት የከፈትክበት ስልክ ቁጥር ነው እነ አዚ ማልገው አሁን ቤት ማ የከፈትክበት ስልክ ሳኩ ቁጥር ፍረታ አዎ ይሄ ነው አለ አልመጣልኝም ዜሮ ዘጠኝ አስራ ዘጠኝ ዜሮ ስምንት ሰማንያ ሁለት ስልሳ ሰባት በሚል የቤት ቤት አካውንት አልተከፈተም
አልመጣም
እሺ ቆይ ድጋሚ ቼክ ላድርግልህ እስቲ ድገመው እስቲ
እሺ መጥቷል አዎ እሺ ብሩ ከኛ system ውጪ ሆኖ ሳንቲም ፔዎች ጋር ያለው እ ለእነሱን አሳውቅና አዎ ያስገቡልሃል ትንሽ system ላይ ችግር ተፈጥሮ ስለነበረ ነው
system ላይ ችግር አለ አሁን syste- ሳንቲም ፔዎች ጋር ትንሽ system ኣቸው ትንሽ ችግር ስለተፈጠረ ነበር አዎ ተስተካክሏል የብዙ ደንበኞች ጥያቄ ነው ያለው የአንተን እናሳይና እናሳውቃቸውና አስተካክለው ያስገቡልሃል ትንሽ እሺ።
ጠብቃቸው ጋር እሺ ልጠብቅህ በመስመር ላይ አይ እዛ እ።
ራሱ ቆይቶ ይገባላል እሺ እሺ
አመሰግናለሁ